ሰላም ዘቢን ቢጆ ኢትዮጵያ ሳንቲኔ ባኩት የምንረዳው እንዴት አላሰብሽ?
እግዚአብሔር ይመስገን።
ዘንባባ ግሮሰሪ
ምን አሉኝ ደንበኛችን?
ዘንባባ ግሮሰሪ
እሺ ምን ለማስመዝገብ ፈልገው?
የቢራ ፍሪጅ አይሰራም እና እሱን ላስመዝግብሽ ብዬ
የቢራ ፍሪጅ አይሰራም። እሺ አዎ።
ቲ- እ፣ ቢጂ አይዲ ወይ ፒን ነምበር ልንገርሽ እሺ፣ ሁለት ዜሮ አራት ዜሮ
እሺ አስራ ስድስት አስራ ስድስት ዘጠና ስድስት ዘጠና ስድስት ሰባ
እሺ መስመር ላይ ጠብቁኝ፣ እየፈለኩሎት ነው። የቤቱ ስም ምንድን ነበር ያሉኝ? መስመር ላይ ያሉ ደንበኛችን የቤቱን ስም ምንድን ነበር ያሉኝ?
ዘንባባ
ዘንባባ ግሮሰሪ። እሺ ደንበኛችን ሙሉ ስሞትን ይነግሩኛል?
ብርሃነ ስላሴ ማሙ
በዚሁ ስልክ ለመዝግብሎት ቅሬታዎትን። እሺ የብሪያ ፍሪጁ ምንድን ነው? አያቀዘቅዝም ወይስ ምንድን ነው ችግሩ?
አያቀዘቅዝም
እሺ ደንበኛችን ቅሬታዎትን ሙሉ በሙሉ መዝግቤሎታለሁ። ጥገና ክፍል እ፣ በተቻለው ፍጥነት መጥቶ ያስተካክላል።
እሺ፣ እሺ።
ሌላ ምረዳውት ነገር ይኖራል?
የለም የለም እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡልን። መልካም ቀን።
እሺ